ነው።
ሄሎ
ሄሎ ጤና ይስጥልን ከቤት ቤት ነው የምደውልልዎት? ከቤት ቤት ነው የምደውልልዎት። ቅድም አውርተውኝ ነበር አይደል?
አዎ
ምንድን ነው የሆነበት game ኡ? ተደጋጋሚ game ነው ይመጣልኝ ነው ያሉኝ አይደል?
አዎ ይደጋ- ይደጋገሙ
ምን አለ?
ጨዋታዎች ነው የሚደጋገሙ
ሲነኩት ወደ ዛኛው game ብቻ ነው የሚወስዱት? ወደ ሌላ game አይወስድም?
አያዝበኝም
እንደገና log out ብለው ወጥተው እንደገና ተመልሰው ገቡ ወይስ?
ገብቻለሁ ግን ዛሬ ብቻ አይደለም እኮ
እሺ
ቆየ ግን እ፣ እንዲህ ብቻ ነው የሚለኝ አንድ ጨዋታ ብቻ ነው የሚያሳየኝ
Okay ጭራሽ አያሳየትም እንዲ አሁን ላይ ሌሎችንም game ኦች አሉ አይደለ? ፊት ለፊት ይታያሉ።
አዎ። አይ፣ እ፣ ደግሞ የመ- መጨረሻውን እንጂ ጨዋታን አይከፍትም
Okay መጨረሻውን እሺ ብቻ የተ- የተሸነፈውንና ያሸነፈውን ነው የሚሳ- የሚያሳየው አንድ ጨዋታ ብቻ ማለት ነው እሺ አንድ ይቀር ደጋግሞ ደ-
The person at extension 8337118 is on the phone. Please leave your message after the tone. When done, hang up or press the pound key. Thank you. Press 1 to accept this recording. Press 2 to listen to it. Press 3 to re-record.